እሳት ይውረድላለው እሳት ይንደድላለው እሳት ይውረድላለው እሳት ይንደድላለው አለዚያማ እንዴት ችላለሁ ይህን ዘመን እንዴት አልፋለሁ አለዚያማ እንዴት ችላለሁ ፊትህንስ እንዴት አያለሁ አስፈላጊ ነገር በጣም አስፈላጊ አስፈላጊ ነገር በጣም አስፈላጊ መንፈስ ቅዱስ በጣም አስፈላጊ ቅዱስ መንፈስ እጅግ አስፈላጊ ገንዘብ ያስፈልገኝ ይሆናል፣ እውቀት ያስፈልገኝ ይሆናል፣ ወዳጅ ያስፈልገኝ ይሆናል፣ ዘመድ ያስፈልገኝ ይሆናል። መንፈስ ቅዱስ ከዚህ ሁሉ ይበልጣል። እሳት ይውረድላለው እሳት ይንደድላለው እሳት ይውረድላለው እሳት ይንደድላለው አለዚያማ እንዴት ችላለሁ ይህን ዘመን እንዴት አልፋለሁ አለዚያማ እንዴት ችላለሁ ፊትህንስ እንዴት አያለሁ አስፈላጊ ነው በጣም አስፈላጊ አስፈላጊ ነው በጣም አስፈላጊ ኢየሱስ በጣም አስፈላጊ ለሕይወት በጣም አስፈላጊ ይመጣል ይሄዳል ቁሳቁስ እዚህ እስቲ ምን አለ አዲስ ዘመን የማይለውጠው ንጉስ ዛሬም አስፈላጊ ነው ኢየሱስ አዳኙ አስፈላጊ ነው ለለት ና ኢየሱስ ይሻልሃል ና ኢየሱስ ይሻልሃል ና ኢየሱስ ይሻልሃል ተው ይሻልሃል ነይ ኢየሱስ ይሻልሻል ነይ ኢየሱስ ይሻልሻል ነይ ነይ ኢየሱስ ይሻልሻል ተይ ይሻልሻል